Hello? Hello? Hello ጤና ይስጥልን።
ሰላም ነው እግዚአብሔር ይመስገን። Flintstone Homes ነው የደወሉት። ምን ልርዳዎት?
እ Flintstone Homes ነው። ምን ልርዳዎት?
አዎ ያለ ነው
ምን አሉኝ?
ሰጠን ፈልገ እ ምን አሉኝ?
ያለ ብለህ ነው ደወል ሬዲዮ ላይ
ምን ሬዲዮ ላይ?
አ
እሺ
እሱ ሬዲዮ ላይ- መጠቀ ሬዲዮ ሰምቼ ነው ደወልኩ።
እሺ ስለ አክሲዮኑ ነው ወይስ ስለ ቤቶቹ?
ስለ አክሲዮን
Okay መመዝገብ ፈልገው ነው?
አዎ እሺ ስሞትን ማን ልበል
እ ስሞትን ማን ልበል
ኢብራሂም
ኢብራሂም። ይሄ የእርስዎ ቁጥር ነው?
እ ይሄ የእርስዎ ቁጥር ነው?
ስሙ
ይሄ የደወሉበት ቁጥር የእርስዎ ቁጥር ነው? ለመዝገበው ይሄን ቁጥር
አዎ
እሺ ሐምሌ አንድ ላይ ነው የሚጀመረው። ሐምሌ አንድ ላይ እንደውሉታለን።
እሺ እሺ እሺ መልካም ቀን።
እሺ አመሰግናለሁ።